Hello?
Hello?
Hello, ይህ ጤና ስላት ፖሊሲ yeah yeah እሺ ተመዝግበው ነበረ እዚህ app ላይ እና አሁን ላይ active እያደረግን ስለሆነ እ፣ አንዳንድ መረጃዎችን ልጠይቅ ነበር የደወልኩት።
ጠየቀችኝ እኮ ባለፈው እ?
ደውላልኝ ነበር ደውላልኝ ነበር ባለፈው ጠይቃኝ ነበር ነው እ፣
okay ነው። አሁን ግን system ላይ ልንሞላ ስለሆነ
እሺ እ፣ ለዛ ነው።
እሺ ምን service ነበር የምትሰጠው?
ሽያጭ ኤሌክትሮኒክስ
ም- ስሙ ምንድን ነው?
እም፣ አብደላ ኤሌክትሮኒክስ
አብደላ ኤሌክትሮኒክስ።
እ፣ እሺ፣ አድራሻ
መብራት ገዢ መብራት
ገርጂ መብራት ኃይል። እሺ፣ የአንተ ስም ሙሉ ሙሉ ስም ነው?
አብደላ መሀመድ
አብደላ መሀመድ።
እም፣
እሺ፣ ስልክህን ነው የምትጠቀሙት ለስራ?
አዎ አዎ እሺ፣ እ- ወር እንትን ቀናችሁ እስኪ የስራ ቀናችሁ
ናሽ የስራ ቀናችሁ ድጋሚ ይሽኛለሽ አሁን የምታውቂኝ ነገር በሙሉ ጠይቀው እነግራቸዋለሁ ከሶስት ሰዓት እስከ ሁለት ሰዓት ጠዋት ሁለት ሰዓት እስከ ሶስት ሰዓት
ከሁለት ሰዓት እስከ ሶስት ሰዓት።
አዎ
እሺ፣ እ፣ ሰዓት
እ?
no ይቅርታ፣ እንትኑ ሰዓት ሰዓት ቀን ቀን
ከእሑድ እስከ እሑድ ከሰኞ እስከ ሰኞ
ከእሑድ እስከ እሑድ። እሺ፣ ሎጎ አላችሁ?
የለንም።
እሺ፣ license ወይም ደግሞ የቀበሌ መታወቂያ ልትልክልኝ ትችላለህ በቴሌግራም?
እሺ ልክልሻለሁ።
እሺ አመሰግናለሁ። አሁን text እልካለሁ። በዛ ቁጥር
እሺ እ፣ ትልክልኛለህ። እሺ አመሰግናለሁ። መልካም ቀን።
እሺ፣ እሺ፣ እሺ።
እሺ።